ሰላም ሰላም፣ ጤና ቤት ሰራ ነው የዋኩም
ከአሸር ኮድ ቦነስ እንድትለቂ ሊፈልግ እንደኔ ከሸር ኮድ ንገረኝ አባቴ።
ዘጠና ዘጠኝ
ይቅርታ አንዴ
ዘጠና ዘጠኝ
አንዴ ጠብቀኝ አባቴ። እሺ ዘጠና ዘጠኝ
ሰማንያ ሰባት ሁለት ዘጠና ዘጠኝ ፍራንክፈርት የሚባል የሸምጣኝ እሺ ሀምሳ ብር ቦነስ አለው። እሺ ሄዳ መቀበል ትችላለች። ፒያሳ ሾቅ ልክልኝ። እሺ እሺ አመሰግናለሁ።